ጤና ይስጥልን ቤስቱሪ ትራዴት ነኝ።
እስቲ የሆነ ቤት እንጋ ቆርጬ አል- አልለቀቀልኝም።
ሀሸር ኮድ ንገረኝ አባ፣ እ?
ሀሸር ኮድህን ንገረኝ።
አስራ ሁለት እሺ ዜሮ አንድ እሺ አርባ እሺ ሰላሳ ሶስት ሰላሳ ሶስት አ እ?
lost ነው። እሺ lost ነው።
ምን አልከኝ? ምን አልሽኝ?
lost ነው። lost ነው።
ሶስት ማለት
ተሸንፏል ማለት ነው። እሺ
ነው እንዴ? አይ ለአንድ ነው ያጣሁት ብዬ ነው።
አ- አይ አይደለም ብዙ ነው ያጣኸው። እሺ ወንድሜ